መለሱ ሄሎ ሄሎ ቤት ወይም ደውለን ነበርና ከአዳማ ነው።
አዳማ አዎ
እሺ
እና ካሸሩ አ- አዎ አስከፍታለን እየጠበቅን መቶ አስራ ስድስት ነው እ እ?
መቶ አስራ አዎ ስድስት ነው ካሸር አዎ፣ መቶ አስራ ስድስት አዎ ካሸሩ ዋን መቶ አስራ ስድስት ወይ እኔ ሪስክ ላክሽልን እንዴ?
አዎ ልክ ያለን ቴሌግራም ላይ በዚህ እ እ?
ማን ነው ስምሽ ቴሌግራም ላይ?
ትይ ስምሽ ማነው ቴሌግራም ላይ? ስሜ ለሆን ማስል ቁጥር ብቻ ነው። ደጋሚ ላክልሽ
እስኪ ደ- ረዴት ብለሽ ላኪ እሺ፣ እንዳገኘው
እ እ እ?
ረዴት ብለሽ ላኪልኝ እንዳገኘው። አላገኝ በዜሮ ዘጠኝ ዜሮ ሶስት ነው አይደለ የላክሽው?
በየትኛው ስልክ ነው የላክሽላችሁ? አዎ
እ አዎ፣ በሱ ነው የተላከው።
በቃ እሺ፣ ላኪልኝ ድጋሚ
እሺ